ጤና ይስጥልኝ ሰላም ስለ እንኩላሊት አገልግሎት ሄሎ ሄሎ አቤት
hello፣ ጤና ይስጥልን።
አብሮ ይስጥልን ተድላ አምቡላንስ የአምቡላንስ አገልግሎት ነው የደወሉት እባክዎ የምንወስደው ምን አሎት?
ተድላ አምቡላንስ የአምቡላንስ አገልግሎት ነው የደወሉት
ኧረ በእናትሽ፣
ይቅርታ ተሳስተዋል መሰለኝ
ኧረ አንቺው ነሽ ከቴሌቪዥን ላይ አይቼሽ ነው ሉላ ጋር ቅድም ማለት ነው።
ቅድም የተላለፈውን የቴሌቪዥን ፕሮግራም አይተው ነው ስለ ተድላ አምቡላንስ
ምን አልሽ?
እ በኢቢኤስ ላይ የተላለፈውን ስለ ተድላ አምቡላንስ አይተው ነው
አዎ
እንዴት ነበር ፕሮግራሙ
ፕሮግራሙ ጥሩ ነው። በጣም አድንቅ ያለው እናመሰግናለን ስለደወሉ በሰላም እኛም ይደሩ እናመሰግናለን።
እሺ እናመሰግናለን በጣም መልካም መልካም አዳር